Hello ጤና ይስጥልኝ።
አብሮ ይስጥልን።
ከ BGI ኢትዮጵያ ነው የምደውልልዎት። ቃል ግሮሰሪ እ አ
አዲስ የ BGI መለያ ቁጥር ደርሶታል ስልክዎት?
እ እ
የ BGI መለያ ቁጥር ብለን ልከን ነበረ። Text ደርሶታል?
ኧረ አልደረሰኝም። እስኪ ቆይ ላየው እንጂ መቼ? ዛሬ እ አይደለም በዚህ ላክ ነው ወይ? ምናልባት አልደረሰም። ያዙት አሁን ልንገርዎት።
እ
ሀምሳ
አምሳ
አባላይ
ቆይ እሺ፣ አንዴ ስልክ ቁጥር ያ አ ቁጥር አይ ስ- ስልክ እ አምሳ ዘጠኝ
ሰባ ዘጠኝ ሰባ ሶስት
ሰባ ሶስት ዜሮ ዜሮ
ዜሮ ዜሮ አዎ ይሄ የደንበኝነት የመለያ ቁጥሮት ነው። የእርስዎ የግሎት ማለት ነው። የያዙ ከምሽት እንዲያ